ሄሎ አቤት ሰላም ጤና ይስጥልኝ።
አቤት ጤና ይስጥልኝ። ምን ልበል?
ከ Flintstone Homes ነው። ወደ 80 88 አሁን ተደውሎ ነበር። እባኮት ምን ልርዳዎት?
ሄሎ አቤት አቤት አቤት ምን አልከኝ?
ከ Flintstone Homes ነው። ወደ 80 88 አሁን ተደውሎ ነበር።
ነው እስቲ ቆይ እስቲ አናግሪ። ካንተ ነው ተደውለው። ሄሎ ሄሎ አቤት አቤት ከ Flintstone Homes ነው። አሁን ወደ 80 88 ተደውሎ ነበር። እባኮት ምን ልርዳዎት?
እ
ወደ 81 88 አሁን ተደውሎ ነበር። እባኮት ምን ልርዳዎት?
ውይ ይቅርታ በስህተት ነው።
እሺ ይሄ የስራ ስልክ ነው። በጣም እያስቸገረ ስለሆነ ደጋግሞ ደውለዋል።
እሺ ይቅርታ። እሺ አንተ